ሄሎ
ሄሎ
ሰላም ጤና ይስጥልኝ። ቴሌቪ
ይህ ምን ማን ነው ይሄ የሚደውለው? እኔ ካርድ ካርድ በጣም እየተቆረጠ
ይሄ ቴሌቪዥን game አገልግሎት ነው። game ኦችን ሲጫወቱ ሽልማቶች አላቸው።
ምን ምን
የቴሌቪዥን game አገልግሎት ነው። game ኦችን ሲጫወቱ ሽልማቶች አላቸው።
ዛሬ ይሄን ካርድ ነው የሚባለው።
ምን አሉኝ?
እኔ መቼ ተጫወትኩ? እኔ game አልጫወቼ አላውቅም እኮ hello